ጤና ይስጥልኝ hello ቪዛ ሄገኒ የቪዛዎትና የጉዞ መረጃ ልስጦት?
ደቡብ አፍሪካ ለመሄድ እንዴት እንዴት ነው process ፈልጌ ነው።
ደቡብ አፍሪካ ለመሄድ ነው የፈለጉት?
እ እ ደቡብ አፍሪካ ለመሄድ
አዎ።
okay እ በስራ ነው በትምህርት ነው ወይስ በጉብኝት ነው ሊሄዱ ያሰቡት?
እ ለስራ ለስራ ነው።
ለስራ okay መጀመሪያ እዛ ደቡብ አፍሪካ እ ቀጣሪ ድርጅት ማግኘት አለቦት።
እ እ ደቡብ አፍሪካ ሀገር ቀጣሪ ድርጅት ማግኘት አለቦት መጀመሪያ እዛ
እዛ